Can I see them, please? ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ሰላም ነኝ።
እግዚአብሔር ይመስገን።
አለም YouTube እንትን ለመማር ነበር።
special class ነው ወይስ የባለፈው class?
ምን አልሽ?
special class ኡ ነው።
አዎ፣
እሺ፣ በጎ አድራጎት አለ፣ marketing አለ፣ content አለ፣ editing አለ። ከነዚህ ውስጥ የፈለጉትን መርጦ መማር ይችላሉ። እርስዎ ምን አልሽ? ምን አልሽ? አልሰማሁኝ።
special class ከሆነ የሚማሩት በጎ አድራጎት አለ፣ content በጎ
እሺ፣ አድራጎት፣ marketing፣ content፣ editing ነው። አራት ነገሮችን ነው የምናስተምረው። የስድስት ቀን editing ምን ምን?
ትምህርት ነው። አይሰማም?
አሁን ይሰማል።
ያሉበት ቦታ ነው ድምፆትን እንትን ይበሉት ወይ ድጋሚ ደውሉ።
እሺ።